ጤና ይስጥልኝ አሪፋይ ሰላም ነኝ ባኮ ምን ልርዳዎ አብራ ይስጥልኝ
ምን ልርዳዎት እንትኑ ከአፍሮቤት ወደ አሪፋይ deposit አድርጌያለሁ እና ብሩም
እህ።
ግን አልገባም።
ከአፍሮ ቤት ወዴት ነው withdraw ነበር ያደረጉት አይደለም deposit ነው።
ወደ አፍሮ ቤት ነው የላኩት አ
ከየት ነው የላኩት ደንበኛችን ምን ከየት ነው የላኩት ማለቴ ከቴሌብር
ከቴሌ ብር ወደ አ፣ አፍሮ ቤት በ- ነው የላኩት deposit ያደረጉት አ በአሪፋይ እሺ እኛ ጋር ደውሎ አስመዝግበው ነበር ወይስ አሁን ነው ገና ነው የደወልኩት።
እሺ ደንበኛችን ስሞት ማን ልበል
ስሙ አብነት
አብነት ማን አ አላሮ አብ- አብነት ማን አብነት አላሮ
አላሮ አ እሺ ደንበኛችን በዚህ ስልክ ቁጥር ነው አሁን በሚደውሉበት ነው የሚጠቀሙት ቴሌ ብር እና አ የቤት አ በዚህ
በዚህ ስልክ ቁጥር ነው
አ
አሁን ነው የላኩት አ deposit ያደረጉት አይደለም አይደለም ቆይቷል።
መቼ ነው የነበረው
ቅዳሜ ነው ቆይ፣ ዛሬ ሰኞ ቆይ እስኪ ወደ አራት ቀን ምናምን ሆኗል። message አለኝ ግን ደንበኛችን ይልኩልናል message ን እ፣ ምን ያህል ብር ነው የነበረው መቶ ብር ነው።
ስላሉኝ ከዛ ከመቶ ሁለት ብር
ሁለት መቶ ብር መቶ ሁለት ብር መቶ ሁለት ብር አ ይቆርጣል አ?
አዎ ደንበኛችን መቶ ሁለት መቶ- ብር ቆጥጦ ቆርጦቦት ግን ደግሞ አሪ- አፍሮ ቤት ላይ አላገኙትም ነው አይደለ አ እሺ screenshot አድርገው እቺ የተቆረጠቦትን message አለች አይደለ ከቴሌብር የሚላክሉት ይዤ ነው እሺ እሱን በምነግሩት ስልክ ቁጥር ቴሌግራም ላይ ይላኩልን እሺ እሺ ዜሮ ዘጠኝ
ዜሮ ዘ- ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
እም አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት እሺ በዚህ ስልክ ቁጥር ስሞትን እና ስልክ ቁጥሮትን አድርገው screenshot አድርገው ይላኩልን በእኛ ደግሞ እንትኑን